ጤና ይስጥልኝ ቢጃ ኢትዮጵያ ምን አሉኝ ደንበኛችን?
ጓደኞቹ ነበር የምደውልልዎት።
አይሰማም ደንበኛችን ድምፆት።
እሺ ይኸውልሽ እሺ
አብጤና ጓደኞቹ የሚባል ቤት ነው የምደውልልዎት።
እ የቢጃይ ቁጥሩን ያውቁታል?
የቢጃይ ቁጥሩን አላውቀውም። የቢጃይ ቁጥሩን ግን ያስመዘገቡበት ቁጥር ይኖራል ደንበኛችን?
ስልክ ቁጥር አዎ ስልክ ቁጥር የተመዘገበበትም ስልክ ቁጥር ካለ ወይ TIN number ዘጠኝ ሀያ
ዜሮ ዘጠኝ ሀያ
ሰላሳ ዘጠኝ ሰላሳ ዘጠኝ ዜሮ ስድስት ሰባ አንድ ዜሮ ስድስት ሰባ አንድ ሰባ አንድ እሺ እባክዎን ትንሽ በመስመር ላይ ጠብቁኝ ደንበኛችን እሺ
ደንበኛችን በዚህ ቁጥር አላገኘሁትም TIN number ኡን ያውቁታል?
number እሺ ልንገርሽ እሺ
ምን አይነት ነገር ነው በመሆኑ እ TIN number እሺ
እ ሰባ ስምንት
ምን አሉኝ ደንበኛችን?
ሰባ ስምንት ሰባ ስምንት ሰባ አራት አርባ አራት ሰባ አራት ሰባ አራት
ሰባ አራት ዜሮ ዜሮ ዜሮ ዜሮ ሀምሳ አራት ሀምሳ አራት እሺ በመስመር ላይ ጠብቁኝ